ጤና ይስጥልኝ Hello Visa ኤፍራታ ነኝ። እባክዎ አይነት የጉዞ መረጃ ልስጥዎት? ጤና ይስጥልኝ Hello Visa ኤፍራታ ነኝ። እባክዎ አይነት የጉዞ መረጃ ልስጥዎት?
ማሟላት ያለብኝን ነገር DV ሟልቼ ደርሶኝ ነበርና።
እሺ DV ደርሶት ነው ደንበኛችን?
አዎ
እሺ እ ያ- ያ- ያምና ነው የ last year ዲቪዝን DV ን የደረሰው?
አዎ
እሺ ደንበኛችን እ ፎርሙ ሞልተዋል? የ DV DV ከደረሰ በኋላ የሚሞላ የፎርም አለ
እሺ።
የ DV ፎርም አለ እሱም ሞልተዋል?
እሱን አልሞላሁኝም። ማሙላት ያለብኝ ቦታ እዛው DV ከሞላሁበት ነው።
DV የሞሉበት ሳይሆን የአሜሪካ official website አለ travel state dot gov ላይ ገብተው
እ ፎርሙን ይሞላሉ።
እሺ አመሰግናለሁ። እሺ።
ስለዚህ እዛ ላይ ገብተው መጀመሪያ እ ፎርሙን ከሞሉ በኋላ ኤምባሲ appointment ቀጠሮ አስይዘው በቀጠሮ ቀን ሄደው interview ያደርጋሉ።
እሺ
ግልጽ ነው ደንበኛችን?
እሺ እሺ አመሰግናለሁ።
እሺ ወደ Hello ስለደወሉ እናመሰግናለን። መልካም ቀን። ወይ hello